ሀያ ሺህ ብር ከሆነ እኔም ገዛው ሀያ ሺህ ነው።
ሄሎ ሌላ
እንትን ነበር
ምን ነበረ ወንድሜ?
ትኬት ቆርጬ ነበረ አንዲት ብሎኝ ነበር እና
አንድ ሲ ከስልኩልኝ ትነግረኛለህ?
እሺ ልንገርሽ በላውጣ ስድስት D ስድስት
አይ እሱን ከስር ከስር ያለው cashier code ነው የምትነግረኝ አባ።
ራሱ አዎ cashier code የሚገኘው ከታች ነው። እሺ
ID ው ነው ወይስ ID ውን አይደለም ወንድሜ cashier code
ወይስ ስለሆነ Sure, good. Hello, ሰላም
ካሸር ኮድ የሚገኘው ወረቀቶቻችን ነው። እሺ አባ
በስልክ እኮ ነው።
እንደዛ ከሆነ screenshot አድርግና ቴሌግራም ላይ ላክልን። እሺ
እሺ። በየትኛው እንትን ነው የምልክላችሁ?
በ support እ?
በ support ሰርፍ ዜሮ ዘጠኝ ዜሮ ሶስት ቆይ ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እሺ
አላ